ሰላም ሰላም፣ ጤና ይስጥልኝ። ቤስት ቤስ ከነኝ ባኮም ልርዳው።
ሰላም ነሽ በናት?
አለሁ እግዚአብሔር ይመስገን። ምን እንርዳ?
በጣም ጥሩ ነው በናት። ስራ ማርተይ ለዓብቲ የቢስት ቴሌ ብር የቢስት በት ሁለት ሺ ሰባት መቶ ሰዊ የዊሰድ ይሰርቃል ያ ሰው ሰዓቱ ስንት ነው ይሰርቀው? ዜሮ ሰባይን ዜሮ ስድስት
ሄሎ ሄሎ፣
ምን ነበር ጥያቄ? አባቴ አልገባኝም። ይሄ ነው የቤት ላይ ቁጥሩ? ይሄ ነው የሚጠበቅበት ቁጥሩ?
አይ ምን ተፋ
አንተ ልታስተረጉም ነው መሰለኛ የመጣው አባቴ ይቅርታ በናት የቆቃ ችግር ነው በናት። ሰዓት አዋሪ ሰውዬ የሚችል ሰው ነው የሚችል ሰዓት ችግር አለ በናት። ላኪን ትንሹ ሰዓቱ ሄሎ አባ እንዴት ነህ? ሰላም ነው።
ሰላም ነው። ሰላም ነሽ?
ምን እንደሆነ ታውቃለህ?
ምን ምን ችግር ነው?
ልጁ withdraw ያደረገው ማለት ነው
ማለት ችግር ነው በናት። የሰባት መቶ ሰው ይሰርቃለው የ BestBet አለ withdraw ያደረገው
ቴሌ ብር ሁለት ሺ የ BestBet ጫወታ ሌላ አልጫወትኩም። ሌላ ገንዘቡ የለም። ሰውዬ ይሰርቃል። ስልክ ቁጥር ስንት ነው? ባና ዜሮ ሰባይም ዜሮ ስድስት ቆይ ስማኝ መጀመሪያ ምንድን ነው ምንድን ነው የሆነበት? withdraw ን ያደረገው deposit ነው። deposit ያደረገው ሁለት ሺህ ብር ነበረ።
እሺ deposit ያደረገው ሁለት ሺህ ብር ነበር፣ ግን በዛው account ነው የተጫወተበት።
ሳህ ከዛ አልቻወት ደግሞ ለተጫውቶ withdraw ሰባት መቶ ብር ብሎ ወደ ቴሌ ብሩ ገብቷል። ወደዚህ ወደ ዜሮ ዘጠኝ አስራ አምስት አስራ አምስት ወደሚለው ማለት ነው።
እሺ ሰባት መቶ ሰባት መቶ ቁጥርኩ ማለት ነው። ቁጥሩ ስንት አይደለም ሰባት መቶ የገባው በዚህኛው ነው። እሺ
ሰባት መቶ
አ የገባው ወደ ቴሌ ብሩ ወደዚህ ዜሮ ዘጠኝ አስራ አምስት አስራ አምስት ዘጠና ሰባት ሰላሳ ስምንት ላይ ነው።
የትናንትና
አዎ
አየ ዜሮ ሰኮኝ ዜሮ ስድስት
ወደ ዜሮ ስድስት አይደለም
ነይ እኔ ነው አርታ እኔ እኔ ነበር ሁለት ሺህ ነው አልሻወትኩም
account history ህን check አድርገው አባቴ። account history ህን የትላንትናው በሙሉ check አድርገው። በዚህ ስልክ አይደለ የምትጫወተው እኮ account history ህን check አድርገውና
check እኔ check ነው የለምኩ ሁለት ሺህ የብስ በቻወቱ አልቻወትኩም ሌላ ገንዘቡ የለም እሺ deposit አድርገህ ነው ከቴሌ ብር ወደ BestBet ነው ወይስ ከ CBE ላይ ነው ወደ BestBet ያስገባኸው? ሁለት ሺህ ብር
እሺ
እ BestBet BestBet ቴሌ ብር ቴሌ ብር ከቴሌ ብር ወደ BestBet አዎ እሺ፣ ሁለት ሺህ ብር አደረግክ አይደለ ትናንት?
እሺ አዎ ከዛ deposit ካረክ በኋላ ተጫወትክ።
አልቻወትኩም ቆይ የተጫወትከውን ጨዋታ እነግርሃለሁ።
አልቻወትኩም ወላሂ በማት እኔ ገንዘቡ የት አለ አወኝ
እ? ይኸውልህ hello ይኸውልህ በአስራ አምስት በአስራ አምስት እየመደብክ ነበር Sizzling አምስት?
የሚለው ጨዋታ Sizzling ጨዋታ በአስራ ያ, ያ.
አምስት በአስራ- Sizzling
ሲቢ Sizzling ጨዋታ ጨዋታው game ኡ
game ኡ ደ- አ- አ- አ- አ- አ- አ- አልጫወትኩም ይኸውልህ Sizzling እየተጫወትክ በአስራ አምስት ብር በአስራ አምስት Mhm.
በአስራ አምስት እየጫወትክ መቶ ሀምሳ በልተህ ነበረ። ከዛ እየተጫወትክበት ነበር። በብዛት የተጫወትክበት በአስራ አምስት ብር ነው እና በአስራ አምስት በአስራ አምስት ብር ነው የተጫወትክበት።
አልጫወትኩም በእናትህ ሁለት ሺህ ነው እኔ ጋ እዚህ ጋር የሚያሳየኝ እንደተጫወትክበት ነው። ሁለት ሺህ deposit አድርገህ እንደተጫወትክበት ነው።
አልጫወትኩም በእናትህ እየታለ ገንዘቡ እኔ ስልኩ የቆየ- የሰርቃል ሌላ ምን ጠፋል ሌላ ሰው ስልክ lo- login ብሎበት ነው። በአንተ ስልክ login ያለ ሰው ካለ በዝ- በአንተ ስልክ እየተጫወተ ነው ማለት ነው።
ሌላ ሰው ከለ
ሌላ ሰው የሚጫወትበት ካለ
እህ፣ ብሩን ይቆርጣል።
እ፣ ብሩንም ይቆርጣል አዎ አዎ።
አየ ቁድርኩ መካ ስልኩ በእናትህ አሁን የቆረጠበት ሳይሆን በአንተ ቁጥር ነው የተቀባውና እኛ አሁን የምናውቀው አንተ እንደተጫወትክ ነው
እኔ እኔ አስራ አምስት አስራ አምስት ተጫወትኩ እ እ፣ አስራ አምስት አስራ አምስት እ፣ ተጫወትኩ አልጫወትኩም እኮ እና ታዲያ በአንተ ማን ተጫወተበት? አሁን እኛ ማ- ማን እንደተጫወተበት አናውቅም። በአንተ አካውንት ብቻ ተገብቶ እንደተጫወተበት ነው የሚያሳየን።
አዳምት በናትሽ እንቅርታ አስራ አምስት ዜሮ ዜሮ ዜሮ ስምንት ዜሮ ስድስት እ
ዜሮ ስድስት ሰላሳ ዜሮ ስድስት ሰማንያ ስድስት አርባ አምስት ሰባት መቶ ይሰርቀው አሁን ደግሞ
እሺ
ፍሪ ዜሮ ዘጠኝ ዜሮ አይደለም፣ ስድስት ስማኝ እ- ምንም የተሰረቀብህ ብር የለም። deposit ያደረግከው ሁለት ሺህ ብር ተጫውተህበት ሰባት ሺህ ብሩ withdraw አድርገህ ወጥቷል። ሌላው ግን እንትን ብለዋል ተጫውተህበታል።
ሰባት መቶ ቁጥር መጣ። ሰባት መቶ ሰባት መቶ የወጣበት ቁጥር ማለት ነው ዜሮ ዘጠኝ አስራ አምስት አስራ አምስት አሁን የደወልክበት ነው።
ዜሮ ዘጠኝ ይሄ ናት።
ወደ አሁን በደወልክበት ስልክ በደወልክበት ስልክ withdraw ተደርጓል በቴሌ ብር። እሺ
እሺ ላኪን ሰባት መቶ ቀንሱ
ሰባት መቶ ወደ ቴሌ ብር ወደዚህ ስልክ ላይ ተላከው።
ቴሌ ብር ቴሌ ብር ሌላ ሰው ከለ አልሻወትኩም። እኔ ገንዘቡ የለም አው ምንድን እየታለ ገዘሙ
አባቴ ነገርኩህ እኮ እየተጫወትክበት ነው የነበረው። ሂስትሪህን አይቼልሃለሁ። እስኪ አንድ የአካውንት ሂስትሪ ላይ ግባና የአራትን ትራንዛክሽን ብቻ እየው። እሺ
እሺ በልዋ ይሄ ችግር ነው። ቆንቋ በናት ሌላ ሰው ከለ የደወልት በናት በርታ